ሄሎ ጤና ይስጥልን።
ስል
ወደ ክሊኒክ ስትሆነም ሰው እንደውለውልን ነበረ
ኧረ እኔ እንጃ እኔ አላውቅም።
እ
ኧረ ተሳስቶ ነው።
አይ ደውለውልናል። ምናልባት ተሳስቶ እርሱ ተሳስቶ ሊሆን ይችላል።
እኔ ከአንድ እንጃ- አራት ጊዜ ተደውሎልናል።
እኔ እንጃ ልጅቷ ይዛው ነበረ እም እም።
ቃል ግባ ነበረ ልጅ ይዛ ነው።
ስልኩን busy እያደረጉብን ስለሆነ እባክዎት ለልጅ አይስጡ።
እሺ የድርጅት እሺ ይቅርታ።